ወይ ሜላት
ይቅርታ ደንበኛል ትንሽ ሲስተም ስላስቸግር ነው።
በጣም ያስቸግራል። እኔ እየሞክኩ ነበረ።
ይሰማዎታል አይደል?
ይሰማኛል። አዎ ይሰማኛል። ሜላትዬ
አዎ ልክ ነው። እሺ የኔ የኔ ነው ሙሉ ስም ይላል።
ስፓኮ አዎ ኢኮ ወጆ
ይፋሉ ስፓኮ ስፓኮ ወዳጆ ስፓኮ ስፓኮ ወዳጆ።
አዎ የደቡብ ስም ነው። ትንሽ ያስቸግራል።
እሺ ስልክ የደንበኛችን አስራ አንድ ስልክ- ቤቱ ልገ አዎ አስራ አንድ ቤት አሁን መዘገብኩ። እሺ ያልኩት አዎ የት አካባቢ ነው ቤቱ የሚገኘው?
እ በአርባ ምንጭ ስር ነው ያለው ቦዲቲ ቦዲቲ
አርባ ምንጩ ነው።
አዎ፣ ቦዲቲ አጎር ባልመንተን
ቦዲቲ ምኑ አካባቢ ነው የሚገኘው ቤቱ?
ቦዲቲ ወላይታ ሶዶ አካባቢ ወላይታ ሶዶ አዎ።
ስራው የታወቀ ቦታ አለ እ?
ቦዲቲ አካባቢ
ምን በቃ አሁን የ- ለሶዶ ቅርብ ማለት ቦዲቲ ትንሽ ይቅና ማለት ነው። ቦዲ ሶዶ ዙሪያ ማለት ነው።
እሺ እሺ። ስለዚህ የ draft machine ኡ እያቀዘቀዘ አይደለም ነው? ቅሬታው?
እያቀዘቀዘ አይደለም። አዎ
እሺ እሺ እሺ፣ ሜላትዬ በጣም አመሰግናለሁ።
ደንበኛችን thank you ጥያቄዎትን መዝግቤ ወደ ጥገና ክፍል አስተላልፋለሁ። ሌላ የምረዳዎት ነገር አለ?
በምንም ሌላ ነገር የለም። በጣም አመሰግናለሁ።
እሺ ደንበኛችን አስተላልፋለሁ።